hello ጤና ይስጥልኝ ቃል ኪዳን ኢንከቤስ ቤት ምንድን ነው?
አብሮ ይስጥልን። withdraw አድርጌ ነበርና ወደ አካውንት አልጨመረልኝም።
ምን አሉኝ?
withdraw አድርጌ ነበርና ወደ አካውንት አልጨመረልኝ።
የመቼ ነው?
የአሁን እሺ ስንት ብር ነው?
አስር
እሺ በዚህ ስልክ ቁጥር ነው?
አዎ እሺ አንዴ መስመር ላይ ጠብቁኝ።
ኦኬ
እሺ ወደ ዜሮ ዘጠኝ አርባ አስራ አንድ አርባ ዘጠኝ ሰባ አዎ
እሺ አሁን ገብቶሎታል። check ያድርጉ።
okay እሺ thank እሺ መልካም ምሽት።
okay